ሄሎ ሄሎ፣ ጤና ይስጥልኝ።
እሺ፣ ሰላም አለን መሐመድ
አ መሐመድ ከ Afriwork Freelance ኢትዮጵያ ነበረ የምንደውለው።
እሺ
Hello
እሺ እሺ ሰላም አለን። በ sales representative የወጣ vacancy ነበረ ትናንትና።
በምን በምን sales representative አዎ አውሳችሁ አዎ አዎ አዎ እሺ፣ pending ላይ አግኝተን ነው ነበረ። ከፍላችሁ ጨርሳችኋል ወይስ ያስቸገራችሁ ነገር አለ?
አይ ያስቸገረ ነገር የለም እንከፍላለን ቆይ
Okay፣ በራሳችሁ ምክንያት ነው hold ያደረጋችሁት?
አዎ በራሳችን ምክንያት እም?
አዎ በራሳችን ምክንያት ነው እሺ፣ ሌላ የሚያስቸግራችሁ ነገር አለ?
ሌላ የለም እስካሁን የለም እስቲ ካለ እን- እነግርሻለሁ በቃ ካለ አሳውቁ እንደውላችሁ።
እሺ እሺ፣ መልካም ቀን።
እሺ እሺ